Hello ጤና ይስጥልን ቤት ቤት
ወደ ቴሌ ብር የላከው ብር እስካሁን አይመጣም። ይሄ ስል
መቼ ነው?
የትላንት ትናንት ነው።
አ
እሺ የደወልክበት ቁጥር ነው ቤት ቤት?
አ አ አ ሌላ ስልክ የላከው ነው።
እሺ አንዴ check ላድርግ። ለመስመር ላይ ጠብቀኝ።
እሺ
ትናንት ማታ ነው አይደለ?
አ
ስንት ብር ነው ያልከኝ?
እ አንድ ሺህ ሁለት መቶ
አንድ ሺህ ሁለት መቶ አንድ ላይ ነው ያለው ወይስ?
አንድ ላይ ነው።
እሺ ሌላ የቤት ቤት ቁጥር የለህም አይደል? በዚሁ ነው
አ ያ እ እ ናቸው አስራ ስምንቱ እም እም አስራ ስምንት መጨረሻ ያ